ጤና ይስጥልኝ የኢትዮ ጥሪ ማዕከል እባክዎት ምንድን ነው?
ጤና ይስጥልኝ። ቅድም ያዋራው ከአንተን ነው አባይ የኢጂ በእንትን ነበር።
እ፣ በእንትን ትኬት ጠይቄ ነው አቡዳቢ የሚገባ እሺ፣ አዎ፣ አዎ፣ የአቡዳቢ እኔን ነው ያወሩኝ። አዎ፣ እ፣ ሳውዲ ነው Egypt ነው ያልከኝ?
ሳውዲ ዋጋው?
ሳውዲ ነው ያልኩት። ሳውዲ Egypt ስንት ነው? Egypt እ፣ ዝቅተኛውን ብለውኝ ስለነበረ ሳውዲ ነበር።
አ እኔ የ Egypt ን check ላድርግሎት ይቻላል።
እስኪ ያይዘቱ እሺ፣ ቀኑ ግን አስተ- አስቸግሮታለሁ።
በእሑድ ዕለት በስንት ማለት ነው? በ- በፈረንጅ ሰባት ማለት ነው።
የፊታችን እሑድ ነው አይደለ?
አዎ ስምንት ዘጠኝ ነው የሚሆነው ማለት ነው። ያው ስንት ሰዓት ነው flight ኡ? በሳውዲ ሲሆን ሌሊት ነው የሚሆነው።
አዎ፣ በሳውዲም በ Egypt ም ሌሊት ነው። September አስራ ስምንት የፊታችን እሑድ ማለት ነው።
አዎ ለምሳሌ አሁን ዛሬ